ሰላም ነው እናቴ?
እግዚአብሔር ይመስገን።
አዲሱን stand-up comedy ለመመዝገብ ነበርና
እሺ Link ኡን ልከሽልኝ ሞልቼ ነበር። እንትን system አይሰራም በባንክ ለመክፈል ልከፍል እምቢ አለኝ።
አዎ፣ other bank መጠቀም አይችልም። አዘር ባንክ አዘር ባንክ እኮ ሌላ ሌላ account other bank ሌላ- ምን አልችልም። አባ- Other bank ንግድ ባንክ እ፣ ከንግድ ባንክ ውጭ ያለውት ካለ በ- በዛ transfer ማድረግ ይችላሉ።
የአባይ ባንክ አለኝ ከዛ መጠቀም እችላለሁ።
Other bank የሚል ከሆነ ወደ ንግድ ባንክ transfer ማድረግ ይችላሉ። ቴሌ ብርም ካሉት ወደ ቴ- ቴሌ ብር transfer ማድረግ ይችላሉ። እምቢ ካሉት አንድ አማራጭ በአካል መጥተው ደረሰኝ መግዛት ይችላሉ።
ደረሰኝን እዛው እ፣ አለን እኛ እዛው ነው የማገኘው ወይስ የት ነው የማገኘው?
አለን ኢንተርኮንቲኔንታል ሆቴል ላይ አለን።
እዛው ማግኘት እችላለሁ ማለት ነው።
ዘጠኝ ሰዓት እስከ እስከ ዘጠኝ ዘጠኝ- ሰዓት እስከ ዘጠኝ ሰዓት ድረስ እንሸጣለን። ከዛ በኋላ ውጤት አንሸጥም። አስር ተኩል ላይ አዳራሽ ስለሚከፈት ቀድሞ መጥተው ቦታዎትን የያዙ so ስለዚህ ቢያንስ እ፣ ዘጠኝ ተኩል የስም- ስምንት ተኩል ምናምን መምጣት ነው ቲኬቱን ለመቁረጥ እዛ።
አይሻልም? አዎ crowd ዝም እንዳይሆንቦት።
እሺ እናቴ እሺ እናመሰግናለን ስለደወሉ።
መልካም፣ እኔም አመሰግናለሁ።